አንተ ስለውን ከኛ ጋራ እንደ ሰማና የናየን እንደ ሰማና የናየን እንደ ሰማና የናየን እንደ ሰማና የናየን እኛ ይህን ስንል በዙሪያ ባለው ጌታ አደረገላቸው ተባለ። ጌታ አደረገላቸው ተባለ። ጌታ አደረገላቸው ተባለ። ጌታ አደረገላቸው ተባለ። እንደ ቸርነት እንዳንተ ስጦታ ሁሉን አረክልን አስገረምከን ጌታ እንደ ንግሥታችን በእጅጉ ሞልተን ጥንት የሰማነውን በዓይናችን አይተናል እንደ ቸርነት እንዳንተ ስጦታ ሁሉን አረክልን አስገረምከን ጌታ ደነቅ ውስጣችን በእጅጉ ሞልቷል። ጥንት የሰማነውን በዓይናችን አይተናል። እንደ ሰማን አየን አየን እንደ ሰማን አየን አየን እንደ ሰማን አየን አየን እንደ ሰማን አየን አየን ትችላለህ ሲባል በዝና ሰምተናል። ዛሬ ግን ለእኛው ተከናውኖልናል። አወቅን ኃይልህን፣ አዎ ትችላለህ። ድንቅ ተአምራትን ሰርተህ ታሳያለህ። ትችላለህ ሲባል በዝና ሰምተናል። ዛሬ ግን ለእኛው ተከናውኖልናል። አወቅን ኃይልህን፣ አዎ ትችላለህ ድንቅ ታምራትን ሰርተህ ታሳያለህ። እንደሰማን አየን አየን እንደሰማን አየን አየን አየን አየን እንደሰማን አየን አየን አየን አየን እንደሰማን አየን አየን አየን አየን እኛ ይህን ስንል በዙሪያ ባለው ጌታ አደረገላቸው ተባለ። ጌታ አደረገላቸው ተባለ። ጌታ አደረገላቸው ተባለ። ጌታ አደረገላቸው ተባለ። በዙሪያችን ባለው የሚታይ ለሁሉ ምልክትን አረግ ሁሉ አስተዋሉ። የታወቀ ነገር በግልጽ ስላዩ አደረገላቸው ጌታ ብለዋሉ። በዙሪያችን ያሉት የሚያዩት በሙሉ ምልክትን አረግ ሁሉ አስተዋሉ። የታወቀ ነገር በግልጽ ስላዩ አደረገላቸው ጌታ ብለዋሉ። እንደሰማን አየን አየን አየን አየን እንደሰማን አየን አየን አየን አየን እንደሰማን አየን አየን አየን አየን እንደሰማን አየን አየን አየን አየን አይተናል ስራህን ኢየሱስ ተመልክተናል አውቀናል ያንተን ችሎታ ያስተረድተናል አይተናል ስራን ኢየሱስ ተመልክተናል አውቀናል ያንተን ችሎታ ያስተረድተናል በእድሜ ዘመናችን እንጠራለን አንተኑ ተማምነን እንሆንልን በእድሜ ዘመናችን እንጠራለን አንተኑ ተማምነን እንሆንልን ሆነልን ምንም አልጎደለ ተሰጠ